hello ጤና ይስጥልን ቤተሰብ እስራኤል ነኝ። እባኮ ምን ልርዳዎ?
እንትን የለውም እንዴ free bet የለውም እንዴ bet?
እ free bet ማለት አንድ አንድ ወጥቶብህ ነው?
አዎ አንድ ወጣብኝ። ትላንትም ከትላ እንደ- እንደ ወዱ ይወሰናል። cashier code ኡ ንገረኝና check ላድርግልህ።
ትላንትም እንደዛ ነበረ። እስኪ ልንገርሽ።
እሺ እሺ ንገረኝ።
እሺ ኦዶ የቱ ጋር ነበረ ሰም የሚቀመጠው? እ, ዘጠና ከሸርኮዱ ሁለት ከስር ባሩ የሚጀምረው አለ ነው?
አይደለ? ይሄ ባሩ እ?
አለ አይደለ? ጥቁሩ መስመር መስመር ያለው ከዛ አዎ።
ስር ከሸርኮድ የምትላለች።
አሁን ለምሳሌ ዘጠና ሁለት አስራ ስምንት እሺ ሀምሳ አራት ስድስት አስራ ሰባት ነው።
እ፣ በዛ ግን እስኪ ቆይ ንገረኝ። ዘጠና ሁለት አስራ ስምንት አሁን ለምሳሌ ልንገርሽ እ፣ ይሄ ከስር ያገኘሽበት ያለውን ወይ ነው ያጣ- ትኬቱ አለ አይደለ?
አዎ ከትኬቱ ስር እ, የሆነ ጥቁር ጥቁር መስመር መስመር አለ አይደለ?
ID የሚል
ID ውን ሳይሆን እሺ ID ውንም ቢሆን ንገረኝ፣ ችግር የለም። okay አይዲው ይቻላል።
በጣም በዛ ብዙ ነው።
እኮ እሱን ብዬ ነው። cashier code ኡ ቢሆን ይቀንስልሃል። ለዛ ነው።
በቃ ID ው ልንገርሽ እሺ
ሲ
ሲን ያልከው አዎ እሺ
ኢ
እሺ
ቢ
ቢ
እሺ ሀያ ሁለት እሺ
ሀያ ሁለት ድጋሚ አዎ እሺ ሰባት እሺ
ኢ እህ
አንድ አንድ
አዎ ኢ ኢ
ኤፍ ኤፍ ሲ
ሲ
ሰማንያ ሶስት ሰማንያ ሶስት ዘጠኝ እሺ
ኢ
ኢ
ዘጠና ስድስት እሺ
ዘጠኝ እሺ አዎ ይሄ እኮ odd ኡ ትንሽ ነው። አስራ አራት ነው አይደለ? total odd ኡ አዎ አዎ ግን ቦነስ የሚኖረው አ- በአ- ትክ- አንድ ትኬት በአንድ ጨዋታ ብቻ ከወደቀና የትኬቱ total odd አለ አይደለ loss ላደረገው እም፣ match odd ተካፍሎ ከሀያ በላይ ከሆነ ብቻ ነው። ያንተ አ- ቶታል ኦ- ኦዱ ራሱ ሀያ አይሞላም።
አ odd ኡ ሀያ ሲሆን ነው ማለት ነው።
o- total odd ኡ ሳይሆን total odd ኡ ለወደቀው match odd እያንዳንዱ match የራሱ odd አለው አይደለ?
አዎ አለው።
አዎ to- total odd ኡ ለዛ ለወደቀው match odd ተካፍሎ ከሀያ በላይ ከሆነ ነው ቦነስ የሚኖረው።
አየሽ፣ አመሰግናለሁ እሺ እናቴ እሺ አበባ እኛም አስጠበቅኩሽ።
እናመሰግናለን። መልካም ቀን።
እም።
እሺ።